કેમ
હેલો ሄሎ
ወይ ከወደድክ ፊልም አድርግልኝ።
ይትባረክ አይ የእሱንማ ይውጣልኝ ብሎ ነበር። ሁለት ገርጅ የሚመጡ ኦርደሮች ይዞ ነበር። ዜሮ አራት እና ዜሮ ዘጠኝ መጨረሻው እሱን ነው ያልኩት።
ሄሎ ይውጣልኝ እኮ አይደለም ጨርሸዋለሁ ሰዓት ነው ያለኝ።
ሰላም ነው?
አይ ቆይ check ላድርጋቸው order ነበሩ። እሺ ሰላም ነው። መሰረት ላይ መልስ አዘዘኝ።
ሰላም መሲ ሀያ ስምንት ዘጠና ስድስት ፊልም አድርግልኝ።
እሺ እሺ እንዳቆይ እሺ እሺ ሀያ ስድስት ዜሮ አራት እና ሀያ ስድስት ዜሮ ዘጠኝ ብሬ አዎ ሀያ ስድስት ዜሮ አራት እና ሀያ ስድስት ዜሮ ዘጠኝ እሺ አደርግልሃለሁ
ሀያ ሀያ ስምንት ዘጠና ስድስት እኮ ሰምቼዋለሁ አደርግልሃለሁ እሺ
እሺ